ሰላም ጤና ይስጥልን።
ጤና ይስጥልን። እንትን ከመተሃራ ነው የምትደውለው?
እሺ ማን ልበል አንተ?
አስጨናቂ
አስጨናቂ እ አዎ አዎ።
እሺ አስጨናቂ ምን ልርዳ?
እንትን ይሄ የስፖርቱ አይሰራም ዛሬ system ኡ ነው ምናምን ነገር አለ።
እ
የስፖርቱ አይሰራም።
እሺ ስፖርት ብቻ ነው?
ስፖርቱ ከነ አይሰራም ዛሬ። እንደገና ደግሞ ይሄ virtual ኡ ደግሞ ታውቂያለሽ እ ሁለት አ- አንደኛው ቴሌቪዥኑ ላይም desktop ኡ ላይም cashier ነው cashier እንትን ነው የሚያስብ እሱ እንድታስተካክሉልኝ ነው።
ቆይ እስኪ አንዴ መስመር ላይ ጠብቀኝ።
ጠየኳቸው እኮ የሆነ ስፖርቱ አልኳ። ስፖርቱ እኮ እሱ እኮ ነው።
እስኪ AnyDesk ላክ እሺ።
እ የምኑን የ የእንትን የስፖርቱ የቨርቹዋሉ ላይ የቨርቹዋሉን ብቻ የስፖርቱ እንኳን ይሰራል። እሺ ትንሽ ጠብቀው እስኪ ይስተካከል እ
እሺ እሺ አባ መልካም ቀን።
ጠብቁ።